ጤና ይስጥልኝ ለስፖርት አባኮም ልርዳው?
አመሰግናለሁ እንትን ከሁሉ ስፖርት ተቀንሶልኝ ወደ ቴሌ ብር አልገባልኝም።
withdraw አድርገው ነው?
አዎ withdraw አድርጌ ቴሌግራም ላይ ልከዋል?
አዎ ልኬለታለሁ። አሁን transaction የሚለውን ገብቼ ልኬያለሁ አሁን በቃ ቴሌግራም ላይ ከላኩ እዛ ላይ መልሱን ስለምናሳውቁት በትዕግስት ይጠብቁ።
በዚህ በዚህ አይቻልም?
በዚህ ማለት
አይ በስልክ check አታረጊልኝም?
እኛ አይደለም check የምናደርገው እኛ ማስተላለፍ ነው። IT department ተስተካክሏል ብለው ሲያሳውቁን ነው የምናሳውቁት። ቴሌግራም ላይ እንጽፍሎታል።
okay እሺ